ጤና ይስጥልኝ አርፍቴ ረዲት ነው ባኩ የምንወጣው ቅድም ደውዬ ነበር። ይቅርታ፣ አይ ቴሌግራም ላይ text ላካ- ላካችሁልኝ።
እሺ ሳሙኤል ነው ደንበኛችን ሳሙኤል ነው አዎ እሺ ደንበኛችን transaction ኑ ከኛ በኩል ስላልተገኘ ወደ ዋሊያ ቤት ማመልከት ነው ያለብዎት
እሺ፣ ማለት አልተ- አላኩትም።
አዎ ደንበኛችን withdraw ሲያደርጉ እኛ እኛ system ላይ አልገባም
እሺ፣ ስለዚህ እ ዋሊያ ቤቶችን ያናግሯቸው እሺ።
እሺ መልካም ምሽት እንሎት